ሄሎ ጤና ይስጥልኝ። ከቢጆ የጥሪ ማዕከል ደውለው ደንበኛችን ከምን ተነከል ከቢጆ የጥሪ ማዕከል ነበርም ደውለው ይሰማዎታል?
አይ ይሰማል።
እሺ ፍሬንድ ስቲን ጆርጃ ውስጥ ነው አይደል? ልክ ነው ደንበኛችን ይሰማዎታል? ደም- ደንበኛችን መስመር ላይ አሉ?
ነው እነዚህ እሺ ትናንትና ያስመዘገቡን ስልክ ቁጥር ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀምሳ አንድ ሰላሳ ዘጠኝ ነው። ይሄ የእርስዎ ቁጥር ነው?
የኔ ስልክ ነው።
ሀያ ዘጠኝ ሀያ ዘጠኝ ሀምሳ አንድ ሰላሳ ዘጠኝ አዎ
እሱን ለማረጋገጥ ነው። የጥገና ክፍሎ ሲመጡ ይደውልዎታል። እሺ መልካም